Anastasia, nós tentamos chamar
ሰላም ነው። እንዴት ዋልሽ?
Gabriel.
ሲቲ ለማስነሳት ነበረብኝ። ሲቲ ሲቲ ስካን ለማስነሳት ነበረ። ከዛ ወዲህ ሆስፒታል ነው የምደውልልሽ።
እሺ
እ፣ አምቡላንስ ልናላት ይቻላል፣ አዎ ይቻላል። ከዛ ወዲቱ ነው ያልሽው?
ዘውዲቷ
እሺ ምን ለማስነ ምን ሲቲ ስካን እንጠቅም?
ብሬን ሄድ ሄድ ሲቲ አለሽ
አለ ነው አለው።
ፔሽንት ምን ቶሎሳ
አይ ችግር የለም። እሺ በዚህ ስልክ ይደውልላችሁ።
እሺ ያ አቴንዳንቶቹ እነግራቸዋለሁ ሲመጡ። እሺ እሺ እሺ እሺ brain CT without contrast ከሆነ ዋጋ 2700 ብር ነው።
ዊዝ ስንት ነበር?
ዊዝ ሲሆን 4900 ይጨምራል።
thank እሺ እሺ